አረኛ ልትሄጂ ነው? ኧረ በጣም በቃ እውነት አስታውሽኝ እንጂ ነገ በአንተ ስም ነው የምሮጠው በአንተ ስም ነው የምሮጠው ነገ
Hello hello Hello Hello ስልኩን ሰጥቶት አይደለም። Hello hello Hello Hello ወይ አቤት ደውላልኝ ነበር አሁን አዎ አዎ አዎ እሺ የአምስት መቶ ብር transfer ነው የሚለው እ ወደ Commercial Bank
እኮ አልገባልኝ።
book number ኡን ልንገርና አንተ መሆኑን check አድርግ እሺ
አስር ሺህ
እሺ ሰማንያ ሁለት
እሺ ሰላሳ ዘጠኝ እም ሰላሳ ስድስት እም ስልሳ አንድ አዎ የኔ ነው አዎ ወደዚህ ቁጥር balance ነው የሚለው account ላይ
ግን ያው አልደረሰ እስካሁን ድረስ አልገባም።
ቆይ መቼ እንደገባ ልንገርህ ነው exactly ሰዓቱ የገባበት ሰዓት ላይ አስራ ስምንት ያህል probably ሌሊት ነው ወይ ስም- ሰባት ሰዓት ስምንት ሰዓት እንደዚህ አይነት አካባቢ ላይ አዎ ነው።
እንደዛ ነው። አዎ።
እንደዛ አካባቢ ላይ ነው እስኪ በደምብ check አድርግና እኔ እኔ ብቻፋ ሳውቅላለሁ ግን የብሩ already balance ነው እንደዚህ ብሎ ብር አይቀርም እና እስኪ account ላይ በደምብ check አድርግ account ላይ check አድርግ account ኤ ላይ ቆርጧል ቆርጧል ግን አይ አይ የ Commercial ላይ check አድርግ እሱን አዎ እሱን check አድርጌዋለሁ። እሺ ምናልባት ያው ኔትወርክ ስለሌለኝ እሺ እስኪ check አድርገውና እንትን ካለ ደውልልኝ እሺ እሺ